Hello ሰላም ነው?
እግዚአብሔር ይመስገን አባት።
ጤና ይስጥልኝ። ከቲክቶክ ላይ አግኝቼ ነው።
እሺ
መኪና ፈልጌ ነበር። Compact
Compact አለን ሁለት ሺ አስር እና ስድስት አለን።
Okay። ስድስቱ ስንት ነው የሚባለው?
ስድስቱ አስራ ሰባት ከሀምሳ
ስንት ነው?
ባንክ ይወጣ- ይወጣልዎታል።
አሀ።
ባንክ ይወጣልዎታል።
Okay፣ እሺ። አ- አስሩ ስንት ነው?
ሁለት ነጥብ ሶስት
የ- ድርጅት አሁን የሚሆነው ስድስት መ- እኛ ብንመጣ እናገኝሻለን? የት አካባቢ ነው?
መስቀል ፍላወር እኮ እናገኝሻለን? ብንመጣ?
አዎ አለን አለን አዎ እሺ፣ ምኑ ጋር ነው exact?
መች ሊመጡ ነው
ናቲ?
መች ሊመጡ ነው አባት አሁንም መምጣት ይችላሉ፣ ችግር የለውም።
መስቀል ፍላወር ናዝራ ሆቴልን ያውቁታል ናዘራን አውቀዋለሁ። አዎ።
ናዝራ ትንሽ ወደ ላይ ሲሄዱ U-turn አለ
እሺ።
በስተቀኝ በኩል ሲገቡ አ
አፍሮሊንክስ ሞተርስ የሚል አለ የመኪና መሸጫ ሬክላም Okay።
በእሱ ሬክላም ትክክል ሲገቡ ማሊፓፓዎች እንገኛለን መልካም። እሺ።
እሺ ደውላለሁ።
እሺ